ሄሎ አቤት፣ ሰላም እንደምን ዋልሽ?
እግዚአብሔር ይመስገን።
አለን አለን። ኢየሩሳሌም ነሽ?
አዎ
okay። ከወዳም Vehicle Manufacturing ነበር የደወልኩልሽ።
እሺ፣
እ፣ ቁጥርሽን ከአዲስ አበባ ዩኒቨርሲቲ ነበር ያገኘው ነው እና እኛ ድርጅት ውስጥ በ junior accountant open position ስላለ እ፣ ነገ ጠዋት ሁለት ሰዓት ላይ እ፣ መተሽ የጽሁፍ ፈተና እንድትወስጂ ነበር።
እሺ። የት ሆነ የት ነው ቦታው።
ቦታው እ፣ ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት ነው።
እሺ፣
እ፣ ጠዋት ሁለት ሰዓት ላይ እ፣ እዚህ ድረሽ።
እሺ፣ okay፣ እሺ፣ መልካም ቆይታ።
እሺ። አመሰግናለሁ።